ሌላ ይሄ game መጫወት ምናምን ነው እንዴ? አዎ፣ ይህ ቴሌቪዥን ነው። game ኦችን መጫወት ነው። game ኦችን መምረጥ ነው መጫወት። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው game ኦችን ሲጫወቱ ሽልማቶች ያገኛሉ። ስንት ብዬ? ኮከብ ዘጠኝ ሰማንያ አምስት መሰላል ኮከብ ዘጠኝ ሰማንያ አምስት መሰላል እሺ አመሰግናለሁ።